ፈተና ሆኖብኛል ፈተና ሆኖብኛል ፈተና ሆኖብኛል የሄድሽበት ልሄድ ሳላይሽ ያመኛል ፈተና ሆኖብኛል ፈተና ሆኖብኛል ፈተና ሆኖብኛል ፈተና ሆኖብኛል እንኳን ሳቅ ጨዋሽ ልታሽ ናፍቆኛል ናፍቆኛል ናፍቆኛል ናፍቆኛል ናፍቆኛል ናፍቆኛል ናፍቆኛል ስትሄጂ የኔ ዓለም ከፍቶኛል የእኔን ስቃይ እንኳን የታቀፍኩት ይታመማል ባዳ ከነገርኩት ርቀሽኛል ይህን አውቃለው ስከተልሽ ሁሌ እኖራለሁ አቁፌም ባላወራት ይቀልልኛል ሳያት አትውሰድብኝ ጌታ ከማልደርስበት ቦታ አቅፌም ባላወራት ይቀልልኛል ሳያት አትውሰድብኝ ጌታ ከማልደርስበት ቦታ ፈተና ሆኖብኛል ፈተና ሆኖብኛል ፈተና ሆኖብኛል ፈተና ሆኖብኛል የሄድሽበት ልሄድ ሳላይሽ ያመኛል ፈተና ሆኖብኛል ፈተና ሆኖብኛል ፈተና ሆኖብኛል ፈተና ሆኖብኛል እንኳን ሳቅ ጨዋሽ ልታሽ ናፍቆኛል ናፍቆኛል ናፍቆኛል ናፍቆኛል ናፍቆኛል ናፍቆኛል ናፍቆኛል ስትሄጂ የኔ ዓለም ከፍቶኛል ደከምኳል ሁሌ ልከተልሽ ብትከፊ ቶሎ ልድረስልሽ ምን አውቄ ምን ቢገጥምሽ ክፉን ነገር ችዬ ልከልልሽ አቁፌን ባላወራት ይቀልልኛል ሳያት አትውሰድብኝ ጌታ ከማልደርስበት ቦታ አቅፌን ባላወራት ይቀልልኛል ሳያት አትውሰድብኝ ጌታ ከማልደርስበት ቦታ አቅፌን ባላወራት ይከልልኛል ሳያት አትውሰድብኝ ጌታ የማልደርስበት ቦታ አቅፌን ባላ